hello ሰላም ቤት ከረፈ አቤት፣ እንዴት አደራችሁ?
አለን እግዚአብሔር ይመስገን።
ደህና፣ እግዚአብሔር ይመስገን። ትናንት እሺ።
አዲስ agent ለመሆን process ኦቹን ጨርሰን ልከን ነበረ።
okay ለዛሬ ይከፈታል ጠዋት ተብለን ነበር።
ቀጠሮ ተሰጥቶ ነበረ።
አዎ፣ ትናንትና እሺ ለዛሬ ጠዋት ተብለን ነበር። ከአዳማ ነው።
አዳማ ማን ልበል? ይቅርታ እ፣ ዮሐንስ ሰይፉ።
ዮሐንስ ሰይፉ። okay አዎ፣ ሰላም ተሰማችኋለሁ። እሺ ጠብቀኛለሁ። ቴሌግራም ላይ አውርተን ነበር አይደለ?
አዎ፣ ቴሌግራም ላይ አውርቻቸዋለሁ። የከፈልንበትም እዛ ላይ ልከን ነበረ።
እሺ አ- አውርቼ ነበረ እና ይቅርታ የቴሌግራም ስምን እንዴት አስታውሰኛለሁ
ዮሐንስ ሰይፉ ነው የሚለው ቴሌግራም ላይ ቴሌግራም ላይ ማን ነው የሚለው?
የሚወጣልኝ ማለት ነው ለእኔ
ዋ- ዋ- ዮ ነው የሚለው ቴሌግራም ላይ
okay እሺ እያየሁት ነው ጠብቀኝ እሺ እሺ እ፣ ከዛ በኋላ አልደወልኩልህም እንዴ ከፋይናንስ ጋር check አድርጋቸው ብዬ ከፋይናንስ ጋር check አድርገናቸዋል። እነሱም ልከንላቸዋል።
እህ። መጀመሪያ ግን አበባ ከ- ከአበባ ጋር contact አድርገሃልና እንደዛ ብዬ ነበር ያወራው መሰለኝ አዎ ከአበባ ጋር contact አድርገን ነበረ። እሷም አሳውቅ ያለው ብላናለች።
እሺ ከዛ በቴሌግራም ደግሞ አውሯቸው ብላን እናንተን አውርተን ነበረ እና ለዛሬ ምንድን ነው እንትኑ system ኡ ነው ምንድን ነው ለነገ ዛሬ ወረፋ ነው ምናምን ነገር አላችሁን።
okay እሺ አንዴ ጠብቀኝ እሺ ዮሐንስ ሰይፉ ነው አይደል ያልኩት?
አዎ፣ ምንድን ዮሐንስ ነበር የምታስጭነው እ?
ምንድን ነበር የምታጫውተው ለማጫወት ማለት ነው keno ና spin ኡን keno እና spin virtual ነው ማለት ነው አይደል እሱ virtual አዎ virtual እሺ ጄ እሺ አሁን ቴሌግራም ላይ ኮንታክት አድርገን እስኪ እንደገና ሀይ በለኝና በዚህኛው እዛ ላይ ላሳገ አዎ ሱፐርቫይዘሯ ስለሆነች ነው ለጊዜው እና ቴሌግራም ላይ ሀይ በለኝና እ፣ እዛ ላይ ላውራ
እሺ እና እንዲጫንልህ እዛው ላይ ላውራ ይሻላል እሺ እሺ እሺ
በሰላሳ ሰባት አርባ ሰባቱ ማለት ነው።
አዎ በሰላሳ ሰባት አመት ዮሐንስ ነው እንዳልበት እሺ እና እስከዳር በልበት
አዎ አንቺ ነበርሽ የተቀበልሽን መጀመሪያ የምትከዳር ነው።
አዎ ለዛ ነው ሳወጥኩ አዎ እሺ እሺ
አመሰግናለሁ እሺ መልካም ቀን እሺ ለአንቺ